ቅድሚያ ስትል
ሰላም፣ እንዴት አረፈድሽ?
እግዚአብሔር ይመስገን።
እንትን ስህተት ግሩፖች ውስጥ ገብቼ ነበረ እና ሳያቸው ሩቃቸው እንዳለ እንዴት ነው የሚደረገው?
መቼ ዛሬ ነው የገቡት?
ትላንትና
ታውቀው ነበር ትላንት?
አይ ትላንት ማለት ማ ማለት
እሺ፣ ማን ግሩፕ ላይ ነው ነው የገቡት?
ይደርሳል እም፣ ማህሌት ከዛ ምዕራብ ብዙ ናቸው። ማህሌት ምስራቅ ቲጂ መሰለኝ የሚለውና እ፣ ወደ አያት ምናምን ናቸው እርስዎ የት ነዎት?
ቦሌ ደንበል
እሺ፣ አንዴ ጠብቁኝ እስኪ።
እሺ
እ፣ ምስራቅ ላይ ሽንኩርት ነው አይደለ የገቡት?
ነው።
አምስት አዎ
እሺ አንዴ check ላድርጋቸው እና እነሱን እ፣ admin ኦቹን እ፣ እቃውን መውሰድ ይፈልጉ ከሆነ ለእርስዎ ብሩን እንዲመልሱልን እናደርጋለን። እ፣ እደውል- ግን ነው
ነበርሽ ካለ ብሩን refund ነው የምናደርገው። እደውልልዎታለሁ እኔ መልሼ። እሺ እሺ